hello ሰላም ጤና ይስጥልን ቤስት ቤት
አሁን ደውዬ ነበር ተቋርጦ ነው። ይቅርታ።
እሺ ምን ነበረ እንደገና እ በዚህ ቁጥር አስገብቼ ነበረ withdraw አድርጌ አንዳንድ ሺ ብር ወደ ሁለት ሺ- account ነው የላከው ወደ account አ እሺ። ይሄ ነው ቤስት ቤት ስልክ አ ከትናንት ወዳ ነው።
ከትላንት ወደ ነው አ
ስንት ስንት ብር ነው
አንድ አንድ ሺህ ብር ሁለት ጊዜ ለአንድ አካውንት ነው።
እ እንደገና ደግሞ አንድ ሺህ አምስት መቶ ሌላ account ነው።
አንድ ሺህ አምስት መቶ ገብቷል አንዳንድ ሺህ ብሩ ግን እስካሁን process ላይ ስለሆነ እያሳየኝ ያለው አ አንድ ለታፕ ሺህ አምስት- አሳውቅልህና አ ይገባል እሺ
መ- ዛሬ ይገባል።
አዎ፣ አሁን ልክላቸው ነው
ኦ፣ ይገባል እሺ
እሺ እሱ አልገባማ።
አዎ ሁለቱ አንዳንድ ሺህ ብሩ አልገባም okay በቃ እሱ ነው ማለት ነው።
እሺ መልካም ቀን እሺ እሺ እሺ